ጤና ይስጥልኝ ቢጂአይ ኢትዮጵያ ሂደን ነኝ። እባክዎ ምን ልርዳው?
ሰላም ጤና ይስጥልኝ። deep deep fridge ተበላሽቶ ነበርና እዚህ ደ- አባዱ ለታይ ግሮሰሪ አሀ deep fridge ኡ ተበላሽቶቦት ነበር።
ተበላሽቶ አገልግሎት እየሰጠ አይደለም።
ምንድን ነው ብልሽቱ? ደንበኛችን እ ጸጥ ምንም አገልግሎት እየሰጠ አይደለም ማለት ጭራሽ ቅቤ- አይበላም?
እያቀዘቀዘ አይደለም እያራም ድምፅም የለውም ጸጥ ብሎ መብራት ይበራል፣ ግን ከዛ በኋላ አያቀዘቅዝም ነው።
አይ ምንም ምንም እንትንም ድምፅም አይበላም።
የለውም አዎ።
ሶኬት ተሰክቶ ሶኬት አዎ።
ተሰክቷል አይተውታል። አዎ።
ተሰክቶ አዎ። እሺ ደንበኛችን የቢጂአይ መለያ ቁጥሩን ወይም ቢጂአይ ID ዮን ይነግሩኛል?
ቢጂአይ ID እንኳ የለኝም TIN TIN number ነው ያለኝ እሺ ይሁን ንገሩኝ። እሱ ነው ሀምሳ አምስት ሁለት ዜሮ
ለዚህ ነው።
ሀምሳ አምስት
እሺ
ስልሳ አንድ
እሺ
ሰባ ዘጠኝ አስራ ስምንት
ሰባ ዘጠኝ አስራ ስምንት ልሞክርሎት በ TIN ነበር። መስመር ላይ ጠብቁኝ አንድ ጊዜ። የቢጂአይ መለያ ቁጥር በስልክ ቁጥሮት አልተላከሎትም? በ text OK እስቲ በሌላ ስልክ ነው የተላከውና check ላድርግ መለያ እሺ፣ ቼክ አድርጌ እሺ። መስመር ላይ ጠብቆታለሁ።
መልስ